ቤት ወይ ዲቦራ ነኝ። እባክዎ ምን ልርዳዎ?
ኦንላይን ትኬት ቆርጬ ነበር እሺ እና ሊያሳየኝ አልቻለም።
አልታረመም። እሺ የ cash አዎ።
ኮዱን cash ኮዱን ንገረኝ።
እሺ ሄሎ አቤት አለሁ።
እሺ B
እሺ
ዜሮ ሀያ አምስት ዜሮ ሀያ አምስት አራት አራት D
D ነው B D D እሺ D
ስምንት ዘጠና ሶስት ስምንት ዘጠና ሶስት ዘጠና ስድስት ዘጠና ስድስት D
D
አርባ ስምንት አርባ ስምንት አስራ አራት አስራ አራት ሁለት ሁለት A A D ስምንት B D A D A A D ስምንት ስምንት በቃ እሺ እሺ፣ thank you።
ሄሎ
አቤት እሺ እ አንድ ጨዋታ postponed የተደረገ አለ አይደለ? የተላለፈ ጨዋታ እሺ እ እሱ like ትላንትና ነበር የሚካሄደው አራት ከአርባ አምስት ላይ እህ so postponed የተ- የተደረገ ጨዋታ ካለ ሀያ አራት ሰዓት መጠበቅ አለብን update እንዲደረግ። በሀያ አራት ሰዓት ውስጥ ጨዋታው ከተካሄደ እንደ ጨዋታው ውጤት የሚያዝ ይሆናል። ጨዋታ እሺ።
ካልተካሄደ ደግሞ የእሱ ብቻ void ይደረግና ማለትም odd ኡ ወደ አንድ ይቀየርና የሌሎቹ match ኦች ይያዛል ማለት ነው።
እሺ የሌሎቹ ደግሞ የዛሬ ጨዋታዎች ናቸው። ቀሩ።
okay እሺ ስለደወሉ እናመሰግናለን። መልካም ቀን።
okay